ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት
ጤና ይስጥልኝ አሁን ደውዬልሽ ነበረ እሺ ትራንዛክሽን እንትን ወደ ሌብር ልኬ ሰውዬ ዊዝድሮዋል አድርጌ ማታ እስካሁን አልገባም በቻፓ ነው የገባው ቴሌግራም ላይ ላክለሽ ልኬ ነበር
እሺ ስለዚህ ቴሌግራም ላይ መልስ ስለምንሰጡት ይጠብቁን እሺ ማን ነው የሚለው ስሞት
አስፈግድ
አሸብር ነው ያሉኝ አስፈግድ አስፈግድ አሰግድ እም። አስፈግድልኝ በየትኛው ቴሌግራም ነው የላኩት እም፣ በ- የስልክ ቴሌግራም የምጠቀመው በሳፋሪ ስልክ ነው ሳፋሪኮም አዎ፣ በሳፋሪ የላኩ ነው እኮ ማን ነው የሚለው የቴሌግራም አቲ ስሞት ሳፋሪ የሚል
ማን
አቲ ሳፋሪ እስቲ ስልኮትን ይንገሩኝ
አሁን የተጠቅ ማለት ሳፋሪ ስልኮትን የሚጠቀሙት ቴሌግራም የሚጠቀሙበት የሚጠቀሙበት ነው አዎ
ዜሮ ሰባት ዜሮ አራት
ሰባት ዜሮ አራት ሀምሳ ሁለት ሀያ ሁለት እሺ
ስልሳ አንድ
ዜሮ ሰባት ዜሮ አራት ሀምሳ ሁለት ሀያ ሁለት ስልሳ
አራት ስልሳ አራት አዎ ስ- hello hello ስልሳ አንድ sorry ስልሳ አንድ I mean
መጨረሻው ስልሳ አንድ ነው ስልሳ አንድ ነው
እሺ